ምን ነው
እንደዚህ ያወሩ እሷም ይሰማታል። እኔ ያቺ ድምፅ ይሰማታል።
አሁን ይጠሩት
ሄሎ
እና እንዴት ነሽ ታዲያ? ሄሎ ጤና ይስጥልኝ። ስፖርት ነው እኮ የምንረዳው።
ሄሎ ያስተጋባል።
አይሰማትም?
ያስተጋባ አዎ ያስተጋባል። የሆነ ልጅ ነው ባዶ room ውስጥ ሆነሽ የምታወሪ ይመስላል።
ከኋላ ያለ ድምፅ
በኋላ ግን አይ ሄ- hello ጤና ይስጥልኝ ምናምን አይ አሁን ምንም አይሰማም። like ያንቺ ድምፅ ግን ያስተጋባል።
hello hello የሚለው ሰምተሻል?
አዎ ግን የሆነ እንዴት ነው ባዶ ሩም ውስጥ የምታወሪ ነው የሚያልቅ ነገር ነው የሚመስለው።
ድምፅ የገበር የሚሰማሻል አንቺ
ያው እና ርቋል ብቻ የሆነ የሆነ ነገር ሆኗል። ብቻ ኖርማል አደረገው አሰማሻለሁ። አሁን ሪካርዱ አ- አድ- አውሪ እንጂ አውሪ በደንብ እንዳሰማሽ ሪካርዱ
ጤና ይስጥልኝ። ስፖርት ነው እኮ የምንረዳው።
ሪካርድ
ያው በቃ ዝም ብዬ በቃ